Hello አብሮ ይስጥልኝ።
አዩ ከችፕችፕ ነው የምደውልዎት።
እሺ
ቀን ላይ ደውለው ማለዳ ውጤት አልደረሰኝም ብሎ አሳውቀው ነበር አይደለ?
አዎ አሳውቅ ነበር።
Okay፣ እሺ ነገ የት ላስልክልዎት እቃውን?
እዛው እንትን ጀሞ ቴሌ shop አለ አይደል?
ጀሞ ቴሌ።
ያው Okay፣ ስለዚህ በቃ ነገ አስልክልዎታለሁ። መልካም ምሽት።
እሺ እሺ፣ እናመሰግናለን።